አሎ አሎ፣ hello አቤት።
እ፣ መልሼ ደወልኩሎት አለመወርቅ።
እሺ፣ እሺ የት ላስልክሎት ነገ product ኡን?
ችግር የለም። ከዲስኮ order ካላችሁ ከዲስኮዎች ጋር ይምጣ። ሌላ ከዲስኮ- order ስለሌለኝ እኔ ከዲስኮ staff ሆስፒታል። okay እዚህ ገርጂ አዎ በቃ እነ- አይዛፋም።
እዛ- እዛ የሚመጣ ካ- ካለ እዛ ስራ ቦታ ስለሆንኩ ነገ እዛ መቀበል አዎ።
እችላለሁ። እኔ እኔ ሌላ order የለኝም።
ችግር ዛሬ የለውም። ቅርብ ተቀብያለሁ።
ቅርብ ስለሆነ deliver እናደርገዋለን። ችግር የለውም።
እሺ እሺ፣ ስልክ ግን መልካም።
በ- መልሱ። በዚህ አጋጣሚ የምነግርህ በዚህ አስተያየት አር- ስልክ አር- አትመልሱም።
አርባ አራት ቤቱ ስልክ አሉት በአርባ አራት ቤቱ በጣም በተደጋጋሚ even ማለት ነው እዚህ እንትኑ ላይ የ- እንትን ይመልከቱ የ group እንትን ላይ ይመልከቱ የሚል የለም እ፣ ዝርዝር ላይ እዛ ላይ ራሱ ከእንትኑ ደረሰ order አድርገዋል ደርሷል እ፣ ሹፌሩ ተቀብሏል ምናምን የሚል ዝርዝር ላይ ራሱ ከፊት ራ- text አድርጌያለሁ ራሱ በቃ ችግር የለውም። እሺ፣ ካያችሁት አላውቅም ማለት ስልክ አላነሳ ስላላችሁኝ እሱ ላይ text አጋጣሚ ይሆናል አድርጌያለሁ።
ምናልባት፣ ግን እናስተካክላለን። ችግር የለውም።
አዎ የብዙ ሰው ቅሬታ ስለሆነ ነው የምነግርህ ብዙ staff ኦቻችን እሺ፣ ስልክ ባለመመለሳችሁ ቅር እያሉ ነው እና እኛ ደግሞ በጣም የካዲስኮ staff ኦች በጣም ደንበኞቻችን ናችሁ እሺ፣ እናስተካክላለን። በጣም ይቅርታ።
እሺ እሺ፣ መልካም እሺ።
እሺ አመሰግናለሁ። ቻው።